ሄሎ ሰላም ጤና ይስጥልኝ። ቤስቤስ ከላል ነው ይዋኩም ልርቶ
እና እንትን ጌም የተጫወትኩ ነበረ በቤስት ቤት እሺ
እና ብሩ በቮቸር ነው መሰለኝ ያወጡት እና በዊዝድሮ አላወቁም። ወጥቷል ብሩ ባዶ ነው አካውንቴ።
እሺ አንዴ ጠብቀኝ። እሺ በዚህ ስልክ አይደለም ሰዓት ማለት ነው።
ራዴት ነኝ።
ሄሎ
ሄሎ፣ ሰላም ነው?
ሰላም ነው።
እግዚአብሔር ይመስገን። እሺ ምን ልርዳው?
ከ Best Bet ብር አስገብቼ እየተጫወትኩኝ በ withdraw አወጡት።
withdraw እሺ፣ ስልክ ንገረኝ።
ዜሮ ዘጠኝ እሺ
አስራ አምስት
እሺ አስራ አምስት እሺ ሰላሳ አንድ እሺ ሰባ ሶስት
ስንት ብር ነው እንደማይ
ሁለት ጊዜ ሁለት ሁለት መቶ ብር
አሁን ነው?
አ- አሁን አሁን
voucher ላይ ነው ያለው። እሺ ወንድሜ።
መ- በቦ- ከ voucher ላይ ነው አዎ
አሁንም አለ አዎ፣ voucher ላይ ነው ያለው።
አልተወሰደም።
አልተወሰደብም አለ።
መልሽ እሺ፣ መልሽ ከ voucher እኔ መመለስ አልችልም ወንድሜ።
እሺ፣ እኔ መልሰዋለሁ።
እሺ እሺ እሺ